is the link number? ሄሎ ሄሎ አቤት፣ ምን እንርዳዎት?
ጤና ይስጥልኝ።
አቤት ጥልን፣ ምን እንርዳዎት?
እ፣ ሻፓ ካምፓኒ ነው።
አዎ፣ ቻፓ ፋይናንሻል ቴክኖሎጂ ነው።
አ፣ ትላንት ማታ በዚህ እ፣ ለ- ወደ እነ ሻምፓ አካባቢ ማለት ነው ወደ አባስር ስልከው ብር የሆነ ነበረ። ሄሎ አቤት፣ እየሰማሁት ነው።
በስህተት ወደ እናንተ ገብቷልና ልታይልኝ ፈልጌ ነው።
ወደ እኛ ሳይሆን ወደ አጋታ ነው ማስገባት የፈለጉት አይደለም?
አዎ ወደ አባሰር አ፣ በዚህ ስልክ ማለት ነው ወደ አባሰር እ፣ እያልኩት ግን ወደ እናንተ ነው የገባው።
እኔ ቆይ
ይቁሎ ሄሎ ሄሎ፣ check እያደረኩት ነው። እንዴ ትላንት ነው ያስገቡት?
እ፣ ትላንት ነው ያስገቡት?
አዎ ትላንት ማታ አዎ፣ ወደ ወደ ሁሉ ስፖርት ነው።
እ፣ ሁሉ ስፖርት ነው።
አዎ አሁን ይመለሳል።
አይ ነው ነው ገብቷል። ሁሉ ስፖርት ላይ ገብቷል። እሺ፣ ሁሉ ስፖርት ላይ ገብቷል። check ያደረኩት
የ- የት ነው የገባው?
ሁሉ ስፖርት ሁሉ ስፖርት ግን ወደ ቻፓ ገብተዋል ነው የሚለው message ኡ የመጣብኝ።
እኮ አዎ፣ ወደ እኛ ደግሞ ወደ ሁሉ ስፖርት አስገብተናል። ወደ gaming ነው ማስገባት የፈለጉት ለዛ ነው።
አ- እና አሁን እ፣ ሊወጣ ይችላል።
No no፣ አይወጣም። ሁሉ ስፖርት ላይ ገብታችሁ game ይጫወቱበት።
እ፣ ሁሉ ስፖርት ሄጄ ነው የማወጣው ማለት ነው።
አዎ
እሺ እሺ፣ thank you